ሄሎ ጤና ይስጥልኝ።
ፋኖ ሮም ሰብሌ ብዛ
እ ይቅርታ አንድ መስመሩ ተይዟል እና መልሰው ይደውሉ። ኦሮምኛ መስመሩ ስለተያዘ
ካርዲ ስሞላ እኮ እዛ ውስጥ አይቀመጥም። ዝም ብለህ እሺ አንድ መስመር ላይ መስ- እሺ መስመር ላይ እ፣ ይጠብቁኝና ላቋርጥሎት እንዲቋረጥ ፈልገው ነው። እሺ አንዴ ይሄ ነው አይደል ስልኮት? ይሄ ነው ስልኮት?
አዎ ይህን ነው።
እ፣ ይሄ ነው እንዲቋረጥሎት የሚፈልጉት?
አዎ አዎ አዎ።
እሺ መስመር ላይ ይጠብቁኝ።
እሺ እሺ።
ደንበኝነቱ ተቋርጧል። አቋርጬሎታለሁ። ተቋርጧል። አቋርጬዋለሁ።
እሬ ተቆርጫል አይደል?
አዎ ተቋርጧል።
ዜና ስጥልኝ በቃ።
እሺ መልካም ጊዜ።
እሺ እሺ።